አላውጥ ይሰጥ አቤት ምን ያለች ነው አልገባኝም። አይኔ ስምጣ ያለ ነው ምንድን ነው ያልገባልክ?
እኔ ነው ገንዘቡ ስንት ብር ነበረ?
አንድ ቦታ መቶ መቶ አንድ ቦታ ደግሞ ሀያ ሀያ ሀያ ብር ነበር።
እሺ ሜሴጁን ልከሃል አይደል? ቴሌግራም ላይ አሁን ሀይልሻለሁ ብለህ ነበር።
አዋ አዋ መቶ ሀያ ብር ብቻ ገባኝ፣ ሌላ አልገባኝም።
ማን ነው እያወራክ ያለው ከላይ?
እዚህ ጋር ቴሌግራም የ- ያወራ አይደለም እንዴ?
አይ ከቴሌግራም ያወራን ሰው ስም ከላይ ያለው አይደል? ማን ነው የሚያወራክ? ላገናኘክ መቶ ብርና መቶ አርባ አራት ብር ነው
አውና ሀ- ሀያ ብር
አብዲ መቶ ሀያ ብር አዎ መቶ ሀያ ብር ገባው።
መቶ ሀያ ብር ገባልክ።
አዎ እሺ አሁን ያልገባው ስንት ብር ነው?
መት- እ- ነ- መቶ አርባ አራት ብር መቶ አርባ አራት ብር ነው ያልገባው።
አዎ ገና አልገባኝም።
እሺ አንዴ